ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን።
እ እንትን አምቡላንስ ፈልገን ነበረ።
እሺ ከየት ነበር የኔ ጌታ?
ወደ ዓለም ባንክ አካባቢ አለ።
እ እ?
አምቡ- ዓለም ባንክ ቤት ያለው ዓለም ባንክ አላለሽ አይደል?
አዎ ከሱ ወደ ኮተቤ አካባቢ ለመውሰድ ነበር ማለት ከቤት ወደ ቤት Okay። ከቤት ወደ ቤት stroke stroke patient ነበሩና ትንሽ መዳከም ነገር ስላላቸው እሱን ቤት ለማድረስ ነበረ።
ኮተቤ ነው ያልከኝ?
አ የሚሄዱበት ሰፈር ኮተቤ እሺ እ እንዴት ነው ምናምን ይጠቀማሉ?
ኦክሲጅን የላቸው ምንም ስትሮክ ናቸው። ምንም ምንም የላቸውም። ምንም አይጠቀሙም። አዎ እሺ price ኡን ላሳውቅህ። አንዴ ይቅርታ።
አዎ፣ አዎ።
ጠብቀህ እሺ ግራር ብለሽ ያዡ።
ግራር አካባቢ ስልጤ ነው?
ሰፈር ስልጤ ሰፈር ይሄ ስልጤ ሰፈር ስልጤ ሰፈር ይባላል ታውቂዋለሽ? ስልጤ ሰፈር
ስልጤ ሰፈር።
አዎ እሺ እሺ። አንዴ ከ- ከዓለም ባንክ ወጣ ብለሽ ስልጤ ሰፈር ይባላል።
እሺ አንዴ ይቅርታ። በጣም እሺ ችግር የለውም ችግር የለውም።
ዜና system እሺ። የአገልግሎት price ኣችን ሶስት ሺ ስድስት መቶ ሀምሳ ብር ነው የኔ ጌታ።
ሶስት ሺ ስድስት መቶ ሀምሳ አዎ
እሺ ልደውል መልሼ እሺ እሺ እሺ እሺ እናመሰግናለን።